ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 25 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ ሶስት ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ መጋቢት 25 ቀን 852 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ? በአሳለፍነው ሳምንት አስተላልፈናቸው ከነበሩ ፕሮግራሞች የመረጥናቸውን በድጋሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። የረቡዕ መጋቢት 21 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የዘረኛና ጠባጣሪ አፍ ጠማማ ነው። ምን ይሰማ ጆሮ ሆኗል ነገሩ ሁሉ። ማን ይበልጥ ማን ይበልጥ ፉክክርም የገቡ ይመስላል። የዘረኛና ቀባጣሪ አፍ ጠማማ ነው። ምን ይሰማ ጆሮ ሆኗል ነገሩ ሁሉ። ማን ይበልጥ ማን ይበልጥ ፉክክርም የገቡ ይመስላል። አንዱ በረድ ያለ ሲመስል ሌላው ይነሳበታል። ከሁሉም በላይ ደግሞ አይነታው ቀባጣሪና ቀጣፊ ኮሎኔል ተሰይሞ የሚያስተናግዳቸው ይመስላል። አንድ በቦረና በልዩ ጥበባችን ዝናብ አዘነብን። ሁለት እንኳን የኛ የቄሮ መንጋ የዝሆን መንጋም ቢሆን መሬቴን ቀሙኝ ያላቸው ሰዎች ጋር ተጋጭቶ ብዙ ገደለ። ሶስት የከተማው ምግብ ቤት ተጨናንቆ እያለ ኑሮ ተወደደ፣ ረሃብ ጸና ብላችሁ አትዋሹ። ነገሩን ሲጀምር ኮሎኔሉ ትነግሳለህ የሚል ትንግርት አለኝ ያለን ስለሆነ ከዚያ ወዲህ በገፍ ያሸከመን ውሸት ከቶም ሊከብደን አይገባም። የአኖሌ ሐውልት አሰሪ ኮሚቴ አባልስ አልነበረም? አገዛዙና ሕዝብ አራምባና ቆቦ ከሆኑ ዓመታት አልፈዋል። ሰዎቹ የሚናገሩትና የሚያንገበግባቸው ከሕዝብ ፍላጎቶችና ዋና ጥያቄዎች ጋር አይገናኙም። የሽግግር ሂደት ሲባል እኔው አሻግራለሁ ማለቱ ባይገርመንም የኑሮ ዋጋ አሻቀበ፣ ረሃብ ተባባሰ፣ ወያኔ እየተዘጋጀብን ነው ወዘተ በሚል ሕዝብ ሲጨነቅ አገዛዙ በርካታ ውሸቶቹን ማሽኮርመም፣ ስለ ዝሆንና ሰው ጠብ አዲስ አበባን ፊንፊኔ ስለማድረግ ቅዠቱ ሊያወሳን ይሞክራል። የጅቡቲው ኦማር ጋሌ ከወያኔ ጋር ሰምሮ አፋር ወገኖቻችንን እያጠቃ ያለ አገዛዙ ገሌህን አዲስ አበባ ጋብዞ ታሪካዊ ወዳጃችንን ተቀበሉት ይለናል። የኦሮሚያ ስልጣንና ሕንጻ ግንባታ ይወዘውዘዋል። ጸለምት አዲያርቃይን ለወያኔ አስረክቦ ዳግም ሊያጠቃን እየተዘጋጀ ያለውን ወያኔ በእይታ አታስገቡ፣ ስንት ሌላ አሳሳቢ ሥራ አለን እያለንም ነው። በየመስኩ ኢትዮጵያዊነትን ለማደባየት በተናጠልም በጋራም እየሰሩ እንዳሉ ንቀው እንኳ መሸፋፈኑንም ትተውታል። በየመስኩ ኢትዮጵያዊነትን ለማደባየት በተናጠልም በጋራ እየሰሩ እንዳሉ ንቀውን እንኳን መሸፋፈኑንም ትተውታል። ከወያኔ ጋር ድርድሩ ተጀምሯል። አማራውን፣ አፋሩን አገር ወዳዱን ሁሉ ትጥቅ ለማስፈታት ሴራው ተሸርቧል። ከግብጽና ከሱዳን ጋር ትስስሩ ጠብቋል። ለዘረኞች በሚያመች ይዘት የተረቀቀው ሕገ መንግሥት ለኦህዴድና ኦሮሞ ብልጽግና ካድሬዎች ምስጢር ቅድመ ውይይት ሊሰራጭም ተዘጋጅቷል። በዘረኞቹ ሳይንሳዊ ጥልቀትና እርምጃ በቦረና እንኳ ሊዘንብ ሲያካፋም አልታየም። ሚሊዮኖች ለረሃብ ተዳርገዋል። የእህል ስንዴ እጥረት አፍጦ እየመጣ ይህን ለመጋተር ምንም እርምጃ እየተወሰደ ባለመሆኑ በሰሜን ደቡብ ብቻ ሳይሆን በመላ ኢትዮጵያ ሚሊዮኖች በረሃብ የሚያልቁበት አደጋ ሊመጣ መቻሉም አያከራከርም። ኩንታል ማዳበሪያ 4800 ብር የገባበት አገር እንዳለችንም አንርሳ። ለንግድ የሚሆን የውጭ ምንዛሪያችንም ከወያኔ ጊዜ በበለጠ መኮስመኑም የሚካድ አይደለም። ዶላር ዛሬም ወደ ውጭ እየወጣ ነው። በአሜሪካና አውሮፓ ከበርቴ ነጋዴዎች እነ ግዳይ አዜብን ተክተው የሚምነሸነሹት እነ አራርሳና ጋቢሳ ናቸው። በወሳኝ የሀገራችን ችግሮች ላይ ይተኮር ሲባል ለዘረኞቹ አንገብጋቢ ጥያቄ ሆኖ የሚያስጨንቃቸው የአዲስ አበባን ፖሊስ ቁጥር ከኦሮሚያ ምልምሎች በመጡ ቁጥር ጨምሮ 50 ሺህ ማድረስ ነው። የትምህርቱን ይዘት ለዋውጦ አማርኛና ታሪክን ማንደፋረስ ነው። የሕዝብን ንብረት ከወያኔው ጥረት ቀምቶ ለኦሮሞው ቱምሳ መስጠት ነው። በእነዚህ ተቋሞች አማካኝነት በተለይ ኦሮሚያ እንዳለ ዓይን ያወጣ ዝርፊያን እያካሄደ ነው። ኦሮሚያ ማዕድንና ቢፍቶ አዱኛ አዶላ ወርቅ ማዕድን፣ የከንቲቻ ታናለም ማዕድን በያዩ የከሰል ማዕድኖች ሁሉ ባለቤት ሆነዋል። የኦሮሚያ ማዕድን ኩባንያ ኃላፊ ዘረኛው ሀብት የተሰጠን ፋብሪካ ችሎታ ስላለን ነው ቢልም ቀደም ወያኔ ባለችሎታ ላላቸው ሜቴክን ሰጥቶ መሐይሞቹ ያደረሱትን ጉዳትና ዝርፊያ በሰፊው ታዝበናል። ቢፍቱ ለምሳሌ የላንጋኖን መዝናኛ ሆቴል ማለትም በ55 ሚሊዮን ብር ከተረከበ በኋላና በአርሲና ባሌ እርሻዎችንም ገቢ አድርጎ ያሳየውን ትርፍ መጥቀስም አልተቻለም። የኦሮሞ አዲስና አቀባባይ ከበርቴዎች በእርግጥም እየተፈጠሩ ናቸው። ከቱምሳ ውጭ ኦሮሚያ ዘጠኝ የንግድ ተቋሞችን ይዞ አስገባሁ ያለው ገንዘብ ግን ይጠበቅ ከነበረው 46 በመቶ ብቻ መሆኑ ታውቋል። በኃላፊነት ኦህዴዶቹ እነ ግርማ አመንቴ ስማቸው ቢጠቀስም ቱምሳን የሚቆጣጠረው ቦርድ በአባዱላ ገመዳ ስር ነው። የሙስናው ኦቦ ነፍሰ ገዳይ ተይዞ ለፍርድ መቅረብ ያለበት አረመኔ የቀድሞው የኦህዴዱ ዲንሾ አሁንም ከፌዴራል መንግስት ተብዬ ቁጥጥር ውጭ ሆኖ በኦሮሚያ አገዛዝ ስር እንደ ልቡ የሚፈነጭ ነው። የአማራው ተብሎ የነበረው ጥረት ቀጭጮ በባህር ዳር ኮሳሳ የመኪና ፋብሪካ ለማቆም ገንዘብ አጠረኝ እያለ ነው። የኦሮሚያ አስተዳደር ነኝ የሚለው ከፌዴራሉ አገዛዝ ቁጥጥር ውጭ በሆነ መንገድ የነጻ ኦሮሚያን የኢኮኖሚ አቅም ሊገነባ በእቅድ እየተንቀሳቀሰም ነው ተብሏል። የሚታየው ቅኝት የሁሉን መዋቅርና አገዛዝ እያዳከሙ ኦሮሚያ የሚሉትን ማግዘፍ ነው ሲሉ ውስጥ አዋቂዎች የተቹ ሲሆን ይህም እየተደረገ ያለው በነ ኮሎኔል ግራኝ ፈቃድና ሙሉ ትብብር ነው ሲሉም አስረግጠዋል። ስለዚህም መደናገሩና ውዥንብር መግባቱ አክትሞ የጉዞ አቅጣጫ ግልጽ ነው። በድርድር ሽፋን ወያኔን ለመታደግ የሚደረገው ሴራ ቆሞ ወያኔ በአፋርና አማራው ሕዝብ ላይ የሚያደርገው ጥቃት ማብቃት አለበት። የወያኔ ተለጣፊና ወንጀለኛ ታጣቂ ኃይሎች መፍረስ ይኖርባቸዋል። በኦሮሞ ነጻ አውጪ ጦር ስም ስንት ወንጀል የፈጸሙት ሸኔዎችም ለፍርድ መቅረብ አለባቸው። ወያኔ ከአዲ አርቃይ፣ ጸለምት ወዘተ የታጠቀ ኃይሉን ማስወጣት አለበት። ወያኔ ለፍርድ እንጂ ለድርድር የሚቀርብ ኃይል አይደለም። ከሕዝብ ቁጣና ፍርድ ሊያድኑት የሚሹት ሁሉ ተባባሪ ወንጀለኞች ናቸው። ከጸረ ሕዝብ ወንጀለኞች ጋር ለውይይት ለመሞዳሞድ መቋመጥ ጸረ ኢትዮጵያዊነት እንጂ ሌላ አይደለም። ሕዝብም በአውራጃ ሊከፍሉት እየጣሩ ያሉትን ተቋቁሞ አንድነቱን ማጠናከር ይኖርበታል። በዚህ ጥረት ከኢሃፓና አገር ወዳድ ኃይሎች ጎን እንዲሰለፍና ባንዳ አድርባዮችን እንዲርቅ ዳግም ጥሪያችን ይተላለፋል። ድል ለኢትዮጵያ ሕዝብ አገር አድን ትግል፣ ውድቀት ለዘረኞች መንጋ
የነፃነት አርማ የሉዓላዊነት
የሐሙስ መጋቢት 22 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ መቆየትማ አለትም ይቆያል። በእርግጥ ራሱ ጸንቶ መቆየትም ጸጋ ነው፣ ይሁን የሚባል ነው። በተለይ ስንቱ አውሎ ነፋስ ገና ሳይመጣ ተንገዳግዶ መፈርከስ፣ መደርመስ፣ መስነን ልምዱ ሆኖ ስናይ ባለፉት አምሳ ዓመታት ማለትም በሀገራችን በድርጅት መልክ ትግል መልክ ይዞ መከሰት ከጀመረበት ስንት ድርጅቶች አለን አሉ። ስንቶቹ ጸኑ፣ በረከቱ፣ ስንቶቹስ ወዲያው ተነኑ? ለዚህ የምንሰጠው መልስ ነው መቆየት ራሱ በራሱ ያርገው እንየው የሚባል ያደረገው። ቁም ነገሩ ግን እንደ አለት ድንጋይ መገተሩ ሳይሆን በጽናትና በተጨባጭ ትግል ሕያው ሆኖ መገኘቱ ነው። ከተመሰረተ 50 ዓመት ሊሆን ትንሽ የቀረው ኢህአፓ የሚደነቀው ይህን ያህል ጊዜ እንደ ድርጅት መክረሙ ብቻ ሳይሆን ቃል ኪዳኑን ሳያጥ ስንቱን ጋሬጣ አስወግዶና ጥቃት ችሎ ትግል መቀጠል በመቻሉ ነው። መቆየትማ አለትም ይቆያል ግን ስንቶቹ ይህም አቅቷቸው ጠፉ፣ በገዘፉበት ፍጥነት ተፈረካከሱ፣ ዛሬ ለታሪክም ተረስተው ቀርተዋል። ከሁኔታው ለትውልድና ለሀገር ጠቃሚ ተመክሮን መቅሰም ተገቢ ነው። ብዙ ተከፍሎበታልናም ኢህአፓ ሕልውናውን ጠብቆ ይህን ሁሉ ዓመት ቢቆይም በነበረው ጥንካሬ ወይም ሌሎችን ያጠቃው ማዕበል ሳይነካው ቀርቶ አይደለም። በርካታ ጊዜ ከውስጥም ከውጭም ከባድ ጥቃት ደርሶበታል። በደርግ ጊዜ ምንም እንኳ ትኩረቱ በደርግ ወዳጅ ኃይል ላይ ቢሆንም ጥቃትን ያደረሱበት ምዕራባውያን መሆናቸው አይዘነጋም። አንዳንዶች ዛሬ ኢህአፓና ግራው ኃይል እርስ በርሱ ተከፋፍሎ ተጎዳ ብለው ሊተቹ ቢነሱም ከዚህ ታዲያ እነሱ ቀኞቹ ተምረው ከክፍፍልም ርቀው ሊበረክቱ እንዳልቻሉ ትንፍሽም ሳይሉ ነው በአሳፋሪ ደረጃ የከሰሙት። ኢህአፓ ጥቃቱን ተቋቁሞ ቢጎዳም ሕልውናውን ጠብቆ ሊወጣ የቻለው አንድም ካደረጃጀቱ ሲሆን፣ ሌላም ከነበረውና ካለው የዓላማ ጥራትና ጽናት ነው። ጥራዝ ነጠቆች የደቡብ አፍሪካ ድርጅት ለዘመናት መባጀቱን ባደነቁበት አፋቸው ኢህአፓ ረጀ ብለው ሊያወግዙ ሲውገረገሩ የሰማናቸው ሲሆን ድርጅቱ ሕልውናውን የጠበቀው በዘመናዊ ሙያተኛ አደረጃጀት ህብኡነትን፣ ምስጢራዊ አሰራርን ከስነ ስርዓትና ዲሲፕሊን ጋር አዋህዶ ሊንቀሳቀስ በመቻሉ ነው። ተመታ፣ ደቀቀ፣ አበቃለት፣ ተነነ እያሉት ከሀያ ዓመት በላይ አገዛዙን ራቁቱን የሚያቆም ፍኖተ ሬዲዮን ሲያካሂድ ቆይቷል። ግብፅም አሜሪካም ደጉመውት ሳይሆን በአባላቱ ጥንካሬ አቋሙን ሽጦ ጫማ ስሞ ሳይሆን የሀገርን ክብር በኩራት አስጠብቆና ጠብቆ የለም ሲሉት እየኖረ አጠፋ ነው ሲሉ እያንሰራራ ድርጅቱ እንዴት ሊቀጥል ቻለ? ለዚህ ምላሽ ሊሰጡ በመቻል ዛሬ አለን አለን እምቦር እምቦር የሚሉ ቡድኖች ሊማሩና ሊጠናከሩ መጣር ይገባቸዋል። ውግዘት ከማስቀደም በፊት ድርጅቱ በደርግ የታወጀበትን ሽብር እንዴት ሊቋቋም ሞከረ ብሎስ መመርመር ይገባል። ኢህአፓ ማለት ከሁሉም በላይ ጀግንነት፣ ጸረ ባንዳነት፣ ጸረ ቡከንነት፣ አገር ወዳድነት፣ ኢትዮጵያዊነት፣ ጸረ ዘረኝነት ማለት ነውና ይህ እንዴት ተከሰተ፣ በረከተ፣ የባዕዱንም የሀገር በቀል ጠባቦችንም ጥቃት ተቋቋመ ብሎ ማጤኑ ለትግል የሚጠቅም ግንዛቤ ነው። ያን ጀግና ትውልድ ያፈራች ሀገር እንዴትስ ቄሮ ፈላባት? የነ ኢህአፓ ሀገር ላይ እንዴትስ ሰው በላ መንጋ ፈነጨባት? እነ ጸጋዬ ተስፋዬን ባፈራች ሀገር ባንዳ ከሃዲው ፈላባት። ሂደታችንን የተዝ- በተዛባ የታሪክ መነጽር ሳይሆን ሐቅን መሰረት አድርገን የመመርመሩ ጊዜ አሁን ነው። ታሪክ ስንል ግን የኦነግ ወያኔን ልቦለድና የጥላቻ ልፈፋ ብለን ሊሆን እንደማይችልም ግልጽ ነው። ትውልድ ስንልም ፋሽስቶችን፣ ጠባቦችን ሁሉ ደብልቀንና ፋፍተን ሳይሆን የዛሬውንም የዘረኛ ሎሌ ዳያስፖራ ሕዝብ ብለን ሳይሆን ለአገሩ የቆመውንና አሁንም አለሁ ለኢትዮጵያ የሚለውን ማለታችን መሆን አለበት። ውሃ የማይገባው ደረቅ ድንጋይ ሊቆይ ይችላል። የሚያኮራ መሰንበት ግን ቃል ኪዳንን አክብሮ ለአገር አለኝታ መሆንን ይጠይቃል። 17 ዓመት የደርግ ፋሽስታዊ አገዛዝ፣ 27 ዓመት የወያኔ አረመኔና ዘረኛ አገዛዝ አገር አበላሽቷል፣ በክሏል፣ ትውልድን በክሏል፣ ክርም አሳጥቷል። የማይካድ ነው። ሰፊ የባህል አብዮት ገና ይጠይቀናል። ማንነታችንን ለማስመለስ፣ ሰብዕናችንን ለማስረገጥ ኢትዮጵያዊነታችንን ለማስከበር ለዚህና መሰል ቅዱስ ክቡር ዓላማዎች ለመዋደቅ ካልሆነ ትግል ምንድን ነው ታዲያ? በትግል ስም ድለላ፣ ዝርፊያ፣ ለሽያጭ መቅረብ፣ አገር ማዋረድና ራስንም ማንኳሰስ። ቆይተናል፣ እንቀጥላለንም። ለኢትዮጵያ ልዕልና፣ ለሕዝቧ ሰላምና ዴሞክራሲ በጋራ ቆራጥና ጽኑ ትግላችን ኢትዮጵያን ከጥፋት እናድን። ክብር ለሀገር ሰማዕት። የሰኞ መጋቢት 19 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የዘረኞቹ ግብ የሀገር አንድነትን ማጥፋት። የዘረኞቹ ግብ አገርን አንድነትን ማጥፋት። በዚህ ላይ ቅንጣትን ብዥታ ሊኖር አይገባም። ወያኔን ተስታኮና ተከትሎ የመጣው የኦሮሞ ቡድን ኢትዮጵያን እንደ አገር ሊያጠፋ የወሰነና የተስማማ ነው። በምን ፍጥነት፣ በማን አመራር፣ እንዴት በሚለው ባላቸው ልዩነት ሊከሰት ሊኖር ቢችልም ኢትዮጵያን በማጥፋትና በኦሮሚያ መተካት ላይ ስንዘርም ልዩነት የላቸውም። ኮሎኔሉ ሆነ የአሩሲው ባለሜንጫ ሽመልስ ተባለ፣ ለማ ተባለ፣ ጋቢሳ ሁሉም ግባቸው አንድ ነው። የኢትዮጵያ አንድነት ቅርስና ማረጋገጫ በሆኑት ላይ ሁሉ ዘመቻቸው የጋራ ነው። ሰንደቅ ዓላማችን፣ ተዋህዶ ሃይማኖታችን፣ አማርኛ ቋንቋችን፣ ታሪካችንን የሚጠሉት በጋራ ነው። የአንድነት ጠበቃና ነጸብራቅ ያሏቸውንም ህዝቦች ሲጠሉ በጋራ ነው። ወያኔም ኮሎኔሉም በዚህ አንድ አቋም እንዳላቸው አሳይተዋል። ከዚህ ሁሉ ጊዜና ደም መፍሰስ በኋላ ዛሬም ይህን ማስረገጡ ግድ መሆኑ ምን ያህል እንዳደናገሩንና እንዳወናብዱን ምስክር ነው። በውዥንብር ገብ ተነስተን ስንናጥና የፋሽስቱን ኮሎኔል ውዳሴ ስናሰማ እነሱ ግን ከቡራዩ ጌዲዮ እስከ አጣዬ ማይካድራ አፋር ምን ያህል ጉዳት እንዳደረሱብንም በቅጡ ለማጤን አልቻልንም። ሸኔ ብለው ቀዳዳ ጭምብል ያሳዩናል። ያኛው ደግሞ ቅማንት ቤኒሻንጉል ብሎ ሊያሞኘን ይጥራል። ተያዙ ይባሉና በጅምላ ሲፈቱ፣ አገር ወዳዶች ግን እስካሁን በስቃይ ስር አሉ። በወያኔና በኮሎኔሉ አገዛዝ መካከል ያለው ልዩነት የእናትና ልጅ ጠብ ሆኖ ሳለ የሌለውን አንደምታ ሰጥተን ውጤት ስንጠብቅ ኮሎኔሉ ወያኔን ከሕዝብ ቁጣ እያዳነ ተመልሶ ሕዝብን እንዲያጠቃ እድል ሰጥቶታል። ድባቅ የተመታ ወያኔም አሁን አዲያርቃይን ይዞ የአፋር ሕዝብ ላይ ፍጅት ሊፈጽም እየጣረ ተለማኝ ሆኖ ተኩስ አቁሙን ተቀብያለሁ ሲል እነሆ ለፍፏል። ወዳጆቹ ምዕራባውያን በረሃብ አሳበው በእርዳታ ይበልጥ ሊያጠናክሩትና ኢትዮጵያ ላይ በጭካኔ ሊያሰማሩት መሆኑ ምንም ጥርጥር የለውም። ድርድር ኢትዮጵያን ቀፍድዶ አስሮ ለአራጆች ምዕራባውያን ወያኔና ለኮሎኔል ግራኝ አገዛዝ በሰለባነት ማጋደም ነው። ከነደመቀ መኮንንና አስር አለቃ ልዩ አምባሳደር ባጫ ደበሌ ብዙ ባይጠበቅ እንኳ እየተካሄደ ካለው ጸረ ሩሲያ የምዕራባውያን ርብርቦሽ ራሱ ብዙ መማር ይቻላል። የጅቡቲና የወያኔን ህብረት ለማፍረስ መሰራት ያለበት እስካሁንም በተደረገ ነበር። መጪዎቹ ዓመታት የአስከፊ ረሃብ ዓመታት መሆኑ እየታወቀ ይህን ለመቋቋም ከእርዳታ እንለምናለን፣ ውጭ ምንም ዝግጅት የለም። አርሶ አደሩ ህዝብ በብዛት እየተፈናቀለ እየተፈጀ መሬት እየተቀማ በዘረኛ አንበጦች እየተጠቃ ያለ ነው። ፈረንጆቹም የሚጮሁትና ሊረዱ የሚንጫጩት ለምርጥ ህዝባቸው እንጂ ኢትዮጵያውያንን አላድሎ አያጠቃልልም። ለቅርቡም ሆነ ለሩቅ ርቀት የሁሉም ጸረ ኢትዮጵያ ኃይሎች ግብ ደግሞ አገር ወዳድ ኃይሉ መከፋፈሉ፣ መጠቃቱና መዳከሙ ወሳኝ ነው። ከዚህ አንጻር አገር ወዳዱን ኃይል በስፋት ሰርገው እንደገቡት ደግሞ ጥርጥር የለውም። ለአማራው ህዝብ ለምሳሌ ጭምብል ያጠለቁ ብአዴኖች፣ ዘመናዊ ታምራት ላይኔዎች፣ መሪ ተብዬ ባንዳዎች በላዩ ተሰጥተውታል። እመር ሊል ሲል ያሸናክሉታል። አገዛዙ ድርድር፣ ውይይት፣ እርቅ፣ ሹምሽር ወዘተ በሚል እይታቸውን አንሸዋሮ ያዳክማቸዋል። የህዝብ አንድነት እንዳይኖራቸው በአውራጃዊነት ደረጃ ሰይሞና አናቁሮም አዳክሞ ይይዛቸዋል። እስከ መቼ ብንል ያንሳል። ለዚህ ተንኮል መሳሪያ ሆነው የሚገኙ ግን ራሳቸውን አማራ የሚሉትን ተምቾች ማውገዝስ መቼ ያንሳል? ይህ በእንዲህ እንዳለ ያሰበው ሁሉ ከህዝብ ፍጅት ውጭ ሊሳካለት ያልቻለው ወያኔ እርስ በርሱም መባላት ጀምሯል የሚባለው ያርገው የሚባል ዜና ቢሆንም ውድቀቱ ከዚህ ሳይሆን ከተባበረው የህዝብ ክንድ ምት ነው መጠበቅ ያለበት። ዘረኝነት ከስረ መሰረቱ ተነቅሎ መጣል አለበት እንጂ የጉልቻ መለዋወጥ ለአገር መፍትሄ አያመጣም። ከአራት ኪሎ ቤተ መንግስትም አጀንዳ እየተሰጣቸው በዘረኞቹ አጀንዳ የህዝብን ትግል የሚከፋፍሉትና የሚያዳክሙትንም ከመድረክ ማስወገድ ግዴታ ሆኖ ይገኛል። በላንቃችን የሚያልፈውና የምንጮህለት መፈክር የራሳችን የኢትዮጵያ ይሁን። ዘረኝነት ይውደም። ድል ለጋራ አገር አድን ትግላችን።
እንዲህ በል ጎበዝ፣ እንዲህ በል
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዝያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የክፍፍል ፖለቲካውና መዘዙ ከቤኒሻንጉል እና መተከል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የክፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት ሀያ ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ሕይወታቸውን ማጣታቸው፣ ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። በአርባ ጉጉ፣ በበደኖ፣ በአሰቦት፣ በአሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ በጉጂና በቦረና በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። በአሶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ክፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የክፍፍል ፖሊሲ ለሀገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የክፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ ሀገር ምንነትና ምስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ ሁለት መቶ ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ ሀገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉሥ ወይም በመሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ሕዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከአራት መቶ ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሺህ ክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ በህንድ ሆነ በቻይና በተ- የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። ሀገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ሕዝብ በአንድ ወቅት አስገባሪ፣ በሌላ ወቅት ገባሪ ሆኖ ኑሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶች ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎውና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት በህዝብ ዝውውር፣ በስደት፣ በጋብቻ ወዘተ በሕዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በሕዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከአስራ ዘጠነኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኑረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። በ1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ በዘር፣ በሃይማኖት የተከፋፈሉበት ሁኔታ ሳይሆን አምስት ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉምዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ጣ- ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው ሀገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ በነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል። ትግልም አካሂደዋል። በአፄውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ሕልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በስልሳዎቹና በሰባዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዲሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ሕልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የሀገራችን ሉዓላዊነት አደጋ ላይ የወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ክንድ አፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የሰረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ በገዢዎች ከተራገበና ከተባባሰ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። በአብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለስ የቀናው ወያኔ በወታደራዊና በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግስት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ ሀገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ በመጻፍ ሻዕቢያ ኤርትራን እንዲገነጥል ተባብረዋል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረስ ጋር አለወደብም አስቀርቷታል። የመገንጠልን መብት የሚፈቅደውን አንቀጽ 39 የሕገ መንግስት ተብዬው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁል ጊዜም በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ወያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ ምርት እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ ተነጣጥሎ እንዲዳከም ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ በአንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የክፍፍል መልክዓ ምድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን በአንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ሕዝብ አንድነት ላይና በአገሪቷም ሕልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብረዋል። ክልሎቹ የተከለሉት በጥናት ላይ በተመሰረተ እውነታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። ዘጠኝ ከሚባሉት ክልሎች መካከል አራቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። አራቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችተዋል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብዬው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በሕዝቦቿ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባ ጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጥር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ የሀገርና የወገን ፍቅር ሊያንገበግባቸው የሚገባ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው በአምባገነኑ አገዛዝ ላይ መደሰ ማሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ፣ ሲደባደቡ መታየታቸው የክፍፍሉ ጠንቅ ምን ያህል ስር እየሰደደ የመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት ሀያ ዓመታት ይህ አካባቢ ወይም ይህ ወሰን ለእኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት መብ- ደም መፋሰስን ያስከተሉ ግጭቶች በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የክፍፍል ፖሊሲን መ- በመዘርጋት ወያኔ ለተወሰነ ጊዜ የስልጣን ዕድሜ ቢያገኝም ህዝብ ካመረረና ካመፀ ደግሞ በአጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የክፍፍሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ኢህአፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በአገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር የራሳቸውን ባህል የማዳበር በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኖ የደረሰውን እልቂት ያስቆሙ፣ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች፣ እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ጠቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በሕዝብ ይሁንታ መደረግ ይኖርበታል። የየትኛውም ቋንቋ ተናጋሪ የየትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት፣ የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዴሞክራሲያዊ ስርዓት ውስጥ ህዝብን እወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ክፍፍላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በሀገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የክፍፍል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመጥን የምንችለው የአንዳችን ቁስል ለሁላችንም ሲሰማን የአንዱን በደልና ብሶት የሁላችንም አድርገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያኑ መካከል እየተደረገ ያለው የትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ የተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ፣ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞም በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱ እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። ይህ ጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌላው የኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌጣችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተኮተኮተ ይጠወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌጣችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል። እናሸንፋለን።
Yeah.